ጤና ይስጥልን።
አብሮ ይስጥልን።
ጽጌ ወልዴ
አዎ ከአሪፍፔ ነበር የምንደውልዎት ደንበኛችን እ ከአሪፍፔ ከአሪፍ POS ማሽን
ማሽን አዎ፣ ያጋጠመ ችግር ካለ ለመጠየቅ ነበር ደንበኛችን።
ቆይተሽ ትደውይለታለሽ ወይ እሺ ደንበኛችን ስልክ ይሰጡኛል ወይም ሌላ ስልክ ለሆነች ነው።
ይቅርታ ምን አሉኝ?
ስራ ላይ ስለሆነች ነው ማለት ነው። ቆይተሽ ደውይ።
እሺ ደንበኛችን ሌላ waiting ይባላል